ሄሎ ጤና ይስጥልን ቤተሰቦች ራሄል ነኝ ባኩም ልርዳው የእንትን ትኬት ፍሪቢት ለመጠየቅ ነበር።
እሺ ንገረኝ ካሰር ኮድ እና ቼክ አደርግልሃለሁ።
እሺ
እሺ
ኤፍዲ
አዎ ካሸር ኮዱ የለህም?
የምን ካሸሩ ልንገርሽ መቶ ሀያ ስምንት እሺ
ሰላሳ አራት እሺ አርባ ዘጠኝ ዘጠኝ አርባ ዘጠኝ ዘጠኝ እሺ አንዴ ልድገምልህ መቶ ሀያ ስምንት ሰላሳ አራት አርባ ዘጠኝ ዘጠኝ አዎ እሺ ይሄ ተመላሽ የለውም። አንድ ብቻ ነው የወደቀው። በእርግጥ ግን odd ኡ ትንሽ ነው።
እሺ ሌላ አለ check ማድረግልሃለሁ።
ያለ እሺ እሺ፣ መልካም ቀን። እሺ